ሄደንኛ እባክህ የምንወጣው
ትላንት በሀያ ስምንት ቁጥር ቤት ደውዬ ነበረ። እስካሁን ብሩ አልገባልኝም። የስንት ብር ነው? ቆይ እንዴት ነው ነገሩ?
እሺ እኛ ጋር አስመዝግበው ነበር ደንበኛች።
ትላንት አስገም አስመዝግቤያለሁ።
በዚህ ስልክ ነበር የደወሉት ትላንት።
በዚህ አይደለም በሌላ ስልክ ነው።
እሺ ቢያስመዘግቡበትም ስልክ ቁጥር ይንገሩ።
ዘጠኝ አሉ
እሺ
አስራ ዘጠኝ
እሺ
ዜሮ ሰባት ስልሳ አምስት
ዜሮ ሰባት ስልሳ አምስት አዎ
እሺ መስመር ላይ ጠብቁኝ አንድ ጊዜ ሌሎች
እሺ።
ደንበኛችን ስሞትም አለ በዚህ እርስዎን
የኔ አሁን እኔ ያሬድ ነኝ። ትናንት ሄደው አዎ ያሬድ
ያሬድ እም።
እ፣ ተስ- ተፈራ በሚለው ነው አዎ ያስመዘገቡት።
ተፈራ አዎ ቴሌ ብሩ የተከፈተው በተፈራ ነው።
withdraw ነበር እ፣ አይደል ያደረጉት አንድ ሺህ ብር።
አዎ አዎ እሺ፣ ደንበኛችን ተላልፎሎታል። እዚህ ጋር እንደማየው ያው ትንሽ እ።
ጊዜ ስለሚወስድ ከሱ በፊትም የተመዘገቡ ሰዎች ስላሉ ለዛ እ።
ነው የቆየበት። እኛ ሲስተካከል ደውለን እናሳውቆታለን።
አይ
እሺ፣ ሌላ ምረዳውት ነገር አለ?
ሌላ ምንም የለም። እሱ ስለቆየብኝ ነው።
እሺ፣ ደንበኛችን እናሳውቆታለን። እኛ ስለደወልን እናመሰግናለን። አገልግሎት ላይ ያሉትን ሀሳቦች ከሚሰሙ ድምጽ በኋላ ሲቀምጡ መልካም ቀን።